ከማሳነስ በቀር ሰውን አታሳድግ፣ ከማሳነስ በቀር ሰውን አታሳድግ። ያለፈው ይበቃል፣ እረ ፍቅር በህል ከማሳነስ በቀር ሰውን አታሳድግ ከማሳነስ በቀር ሰውን አታሳድግ። ያለፈው ይበቃል፣ እረ ፍቅር በህግ ያለፈውን አይተህ ካልከኝ አልታገስ ፍቅር በህግ አምላክ ካጠገብ ያትድረስ። እንደዚያ አሰቃይተህ ተጫውተህብኛል። ዛሬ ግን በህጉ ሁኔታ ቀፎኛል። ከማሳነስ በቀር ሰውን አታሳድግ ከማሳነስ በቀር ሰውን አታሳድግ። ያለፈው ይበቃል ፍቅር በህግ ከማሳነስ በቀር ሰውን አታሳድግ ከማሳነስ በቀር ሰውን አታሳድግ። ያለፈው ይበቃል፣ ኧረ ፍቅር በህግ ስቀን አሳጥቀን የሰራኸኝ አንሶ የምን መጠጋት ነው የዋህ መስሎ ደርሶ እስከ መቼ ድረስ አባብልሃለሁ ከእንግዲህ በቃኝ በሕግ ይዤሃለሁ ከማሳነስ በቀር ሰውን አታሳድግ። ከማሳነስ በቀር ሰውን አታሳድግ። ያለፈው ይበቃል፣ ኧረ ፍቅር በህግ ከማሳነስ በቀር ሰውን አታሳድግ። ከማሳነስ በቀር ሰውን አታሳድግ። ያለፈው ይበቃል፣ ኧረ ፍቅር በህግ አዘንግተህ አንቀህ ድንገት ልትማታ ነውና ልሻውም ያንተን ቀረቤታ እስከ መቼ እንደዚህ ጠርቼህ ላደግግ በቃኛ ትቅረበኝ በፍቅር በሕግ ከማሳነስ በቀር ሰውን አታሳድግ ከማሳነስ በቀር ሰውን አታሳድግ ያለፈው ይበቃል ኧረ ፍቅር በሕግ ከማሳነስ በቀር ሰውን አታሳድግ ከማሳነስ በቀር ሰውን አታሳድግ ያለፈው ይበቃል ኧረ ፍቅር በሕግ ያለፈው ይበቃል ኧረ ፍቅር በሕግ ያለፈው ይበቃል ኧረ ፍቅር በሕግ